Hello ሰላም ነው?
ሰላም ጤና ይስጥልን ቤስት withdrawal ለማድረግ ነበር።
እሺ አድርገህ ነበረ?
አዎ፣ በዚህ ቁጥር ስንት ብር ነው?
አምስት ሺህ እ አምስት ሺህ አምስት ሺህ አዎ፣
መቼ ነበር ያደረከው?
ማታ
እሺ check ላድርግልህ ትንሽ ጠብቀኝ።
እሺ።
ዮሐንስ አጎት ነው?
አዎ፣ አዎ።
confirm አድርግ ይላል ይገባል። እሺ ትንሽ ጠብቀው።
እሺ፣ እሺ። Thank መልካም ቀን።
you